ጤና ይስጥልን ዋሽንግተን ያን ሰላም ሰላም
ኢሲጂ እና ኢኮ አለ እናንተ ጋር
ምን አልከኝ?
ኢሲጂ እና ኢኮ ለማሰራት ነበር።
እኮ አለ
ኢሲጂ እ?
ኢሲጂ ኢሲጂ
እሱን እርግጠኛ የ- አይደለሁም።
የ- የ- የምንድን ነው?
ኢሲጂ የልብ እኮ ነው። ከኢኮ ተ- የልብ አለ። ዶክተሩ በሚገቡ ቀን ላይ ይኖረናል።
ምን ያልኩሽ ሰምሽኛል?
እ?
ያ
የኔትወርክ ስላለ ይሰማኝ ስላልሆነ ነው። ሄላ ምን ያልኩሽ አልሰማም።